ሄሎ ሰላም ይሄን PC ግን ቀይሩ። ሄሎ ሰላም ነኝ። ስልሳ ስድስት ሰላሳ ሰባት
ሰላሳ ሰባት እሺ ምን ነበር?
የምት የሚያዙት አሉ አይደለ? እንትን ብያት ምንድን ነው የጾም አገልግል የለም የጾም combo ነው ብያት ደውላለሁ ብላ አልወጭም አልሰራም እያለች
OK ከራሴ አርሞ አልደወለችም።
አ
እሺ አሳውቀክ ነበር ወይስ የመጀመሪያክ ነው?
አላሳወቅኩም። ምግብ ቤት ስድስት ነው እንደዛ ብያታለሁ። አልደወለችም አልሰራሁትም አለች።
በቃ እሺ እሺ። መጀመሪያ ምን ነበር የታዘዘው? የጾም እኔ የለም ጋር የጾም አይደለም ነው
የጾም የለም ብላ በቃ እሺ።
የምታገለግል ሳይሆን- እደውልልሃለሁ። እሺ check አድርጌ check አድርጌ እደውልልሃለሁ አማረ።
እሺ እሺ
እሺ አባ ማን ነው ሲያሬም